hello ፍቅር ነኝ።
ፍቅር በእናትሽ ይሄን order በእናትሽ ከማላውቀው ቦታ ይዤ ነበር አስወጭልኝ። ስልካችሁ ደግሞ አይሰራም ነበረ። ለካ አዲስ ስልክ እንደተቀየረ አላውቅም ነበር።
ሰዓቱ ሄዶብሃል?
እ?
ሄዶ order ነበረ ምን?
ነገር ለማንኛውም እሺ እሺ አርባ ዘጠኝ ሰባ በእናትሽ ከማላውቀው ቦታ ነው የሆነችው።
ደቂቃውን ሊያውና ሌላ order ይዘሃል ግን አልያዝኩኝም እኔ አላውቅም ነው የምልሽ ቦታውን እንዴ በእናትሽ በፍቅር
እሺ
የሀያ ሁለት ኦርደር ነው። እኔ ደግሞ በወለም በወለም አዎ በወለም ከሉኝ ነው ደግሞ ያዝኩኝ በእናትሽ
አንተ የት ነው ያለኸው?
እኔ አሁን ቦሌ ሚካኤል ነኝ። ገና ሀያ ሁለት ቦሌ ሚካኤል ነኝ። ቦሌ ሚካኤል ሆኜ ነው ያዝኩት።
እሺ አንዴ ጠብቀኝ።
ሀያ ሁለት እጄ ምናምን እስከመሆን ገና በጣም ይከብዳል።
አስጠኝ ካበሻችን ወደ ከዛ አትሳኝ ሀበሻችን ወደ አራት መገናኛ ይቃልኝ ነው እ? እ?
እሱ ያለው ቦሌ ነው።
አዎ፣ ሚካኤል ነኝ። አዎ ቦሌ ሚካኤል።
hello ወጥቷልሽ እሺ እሺ፣ እሺ፣ ቆይ እንዴ እሺ።
አስወጥቼ
አይ ፍቅር thank you so much